ጤና ይስጥልኝ Best Bet ቤቲ ነኝ የምልህ
እይልኝ እስኪ የሆነ ነገር cashier ቁጥር ልንገርሽ
እሺ አንዴ ጠብቀኝ እሺ ንገረኝ አስራ ሶስት እሺ
ሀምሳ አንድ እህ
አስራ አራት እሺ ስልሳ ሶስት
እሺ ሁለት void ጨዋታ አለው አንዱ lost ነው ስለዚህ ተመላሽ የለውም እሺ እና አሪፍ ያለው አይ አላለፈም lost ወድቋል
እም።
እሺ